ይስጥልኝ ድር ገበያ ሌለማ ይስጥልኝ
ድር ገበያ የምታዘዝ
አሁን እዚህ እየተከታተልኩ ነበርና የሆነ ጥያቄ ተጠይቆ እሺ ቁጥር ቁጥሩን ባጻፉ ነው የሚለው ከእናንተ ደግሞ አሁን አዎ ቁጥሩ አስገብቼ feedback ላይ ደግሞ የተሳሳተ ወይም የተሳደ የእቃ ኮድ አስገብተዋል ይላሉ።
እሺ ምናልባት መልስ ስለሆነ ነው መልስ መልሰው ነው
አ መልስ መልሼ ግን ቁጥር ነው አስገቡ የሚለው ቁጥር አስገብቼ ግን መልሱ ላይ ደግሞ ማነው feedback ላይ የተሳሳተ ኮድ አለኝ።
እሺ ምናልባት እኛ ጋር system ኡ ላይ ይመጣል የእርሶት የመለሱት ምላሽ system ኡ ላይ ይመጣል እና ከእኛ ከዚህ በኩል ነን እናየዋለን። ስለዚህ ምናልባት እድለኛ ከሆኑ ቀድሞ የመለሱ ውስጥ ከሶስት አንዱ ከሆኑ እኛ መልስ ደውለን እናውቆታለን።
አይ እኔ የተሳሳተ ኮድ ተጠቅሟል ሲለኝ ብቻ ነው እንጂ እሱማ ትክክል ነው።
በቃ ምንም ችግር የለም። እኛ system ላይ እንደዛ አንዳንዴ መልሶ እንደዛ ይላል። ምናልባት ማዘዝ የሚፈልጉ ማዘዝ የሚፈልጉ customer ኦችም እዛ text ስለሚያደርጉ system ኡ ላይ ትንሽ እንትን ስላለ ነው። ምንም ችግር የለም። እኛ እናየዋለን። ከዚህ በፊት እሺ፣ እናመሰግናለን።
ምንም ማዘዝ የሚፈልጉት ዕቃ ካለ ያው ቴክ ያድርጉልን።
ጥሩ እሺ፣ እሺ።
እሺ።